አስሬሽ ሞት ይመስለኝ ነበር ከጎኔ ሳጣሽ ዛሬ ተቀይሮ ልቤ ልብ ገዝቷል ሚወደውን ወዶ የጠላውን ጠልቷል። እኔስ ቻልኩት ማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል እዚህ ከተማ ከባድ መስሎኝ የነበረው ልየው ብዬ ስሞክረው ጎጆ መስራት ነው ከባዶ ቀን አይፈጅም ለመናዶ እኔስ ቻልኩት የማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል እዚህ ከተማ ያነባው ስለምን ሄደሽ አዝኛለው ስለ ጠላሽኝ አልሞትኩም በፍቃዱ ድኛለው ፍቅር እንደ ድሮ እንዲሆን ስትጥሬ ሊያስንቅሽ ይችላል ሌላ ስተታት ስሪ እኔስ ቻልኩት የማይቻል የለ ብቸኝነት ሰው አልገደለ ብቸኝነት ሰው ቢገልማ ማን ይቀራል በዚህ ከተማ ከባድ መስሎኝ የነበረ ልየው ብዬ ስሞክረው ጎጆ መስራት ነው ከባዶ ቀን አይፈጅም ለመናዶ እኔስ ቻልኩት የማይቻል